ሄሎ ሄሎ ሄሎ ሰላም ነው።
ሰላም ነው። ማን ልበል?
እ፣ ሜላት እባላለሁ ከዶክና real estate ነበር የምደውለው።
እ እ?
ሜላት እባላለሁ ከዶክና real estate ነበር የምደውለው
እሺ የእኔ እናት ምን ልበል?
እና ባለፈው ለታ አውርተን ነበር
እ?
ባለፈው አውርተን ነበር ላኪልኝ ብለኸኝ ነበር ቴሌግራም ላይ።
ሄሎ ሄሎ
ሄሎ እዚህ ናዝሬት ትንሽ አየሩ ጥሩ አልሆነም እና ይቆራረጣል።
Okay፣ አሁን አይሰማም።
እሺ እሺ ንገሪኝ። እስኪ።
እና ቴሌግራም ላይ ልኬልህ ነበረ።
አዎ አዎ አዎ አዎ፣ አይቼዋለሁ። እንግዲህ ከባለቤቴ ጋር ተማክሬ እደውልልሻለሁ። ከአንቺ ለአንቺ እያሰብኩሽ ነበረ ሰሞኑን እ፣ ቅዳሜ ነገር ስለምመለስ አዲስ አበባ እደውልልሻለሁ ከእሷ ጋር ሆኜ።
በቃ እሺ፣ ደውልልኝ።
እሺ።
እሺ፣ መልካም